በጣም ብዙ ነው። እዛ ደረሰ እኔ ምናምን ሲል ዘጋሁበት። ታዲያ ምን ላድርግ ነው እኔ አልችልም።
ሄሎ ሄሎ፣
አቤት።
ጤና ይስጥልኝ። ሰላም ነው?
ደህና ይመስገን አሰፋ
ነኝ።
እ፣ ከቴሌ ነበር የምደውልልህ።
እሺ።
እ፣ ቴሌ ብር ተመዝግበ ነበር agent
አዎ እና active እንድናረግልህ ነበር የደወልኩልህ።
እ active ቴሌ ብሩን active እንድናረግልህ።
የት ናችሁ?
እ፣ አምቦን አይደል አንተ?
አይደለም፣ ኧረ እዚሁ ነኝ።
የት አደርቲ?
እ አይደለም፣ የት?
ወሊሶ ነኝ። አምቦ አይደለም።
okay። ይርቃል እንዴ ካምቦ
እ ካምቦ አይርቅም አይደል?
ይርቃል፣ አዎ ይርቃል። በጣም ኧረ እና እ፣ cancel እና መስራት አልፈልግም ቴሌ ብሩ አሉ እኮ እዛ እኔ- እኛ ጋርም አሉ እኮ።
እኮ አሁን እነሱ act- እኔ አሁን ከዚህ ከአዲስ አበባ head office ነው የምደውልልህ፣ ግን እሺ።
sales ኦች ስላሉ active ያደርጉልሃል እንድትሰራበት እሺ፣ እሺ።
ስላለኝ።
እሺ።
እሺ